Hello.
ሄሎ
ሰላም ጤና ይስጥልን። ዶክተር ነው።
አብሮ ይስጥልን። ዶን ጌቴዎፍ በትክክል
የወጌሻ ትምህርት ለመውሰድ ነበርና እሺ፣ ይቻላል። ስሙትን አልበል አካል ስምንት ሁለት አይነት ነው። ኦንላይን ይቻላል ፕላትፎርሙ አዎ፣ ይቻላል። አዎ። አካል ማን ያለ አካል ወለ ሰንበት
ስልኮትን ይነግሩኛል።
እ
ስልክ ቁጥሮን የደወልኩበት ነው 38 እሺ፣ 33 እሺ 52 86 ሀምሳ ሁለት ሰማንያ ስድስት እም፣ የት አካባቢ ነበር ደወሉልን?
አፋር አዋሽ ከተማ
okay። ስለዚህ የኦንላይን ሆኖ ወይስ በአካል
በአካል አልችልም፣ በኦንላይን ነበር እሺ። ኮርስ የሶስት ወር ኮርስ ነው።
እ
ኮርሱ ሶስት ወር ነው የሚፈጀው።
እ ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን እም፣ ኢሜይል እንልክልዎታለን።
እም፣
አስራ አምስት ቀን ደግሞ assignment የሚሰሩበት ይሆናል። አንድ ወር ደግሞ final ቪዲዮ ሰርተው የሚመረቁ ይሆናል።
አዎ፣ እንደዛ ለዚህ ክፍያው የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሚፈጀው credit hour ደግሞ ሀያ ነው።
ሀያ credit አዎ
እሺ። ስለዛ ስንት ለማን ነው የሚሆነው?
አስራ አምስት ሺህ 15 ሺህ ብር አዎ። ከመጋቢት አስራ ስድስት የሚመዘገቡ ከሆነ ግን አስራ አምስት percent discount አለው።
እሺ፣ አመሰግናለሁ። ስለዛ እዚሁ እንትን platform ኡ ላይ መላክ ይቻላለሁ የላኩትን ሁሉ አድርጌ ሊንኩ ላይ አዎ፣ ሊንኩ ላይ ማለት ነው የደ- የደ- የከፈልኩበትንም እዛው ላይ አድርጌ መላክ ይችላለሁ።
attach አድርገው ኦንላይን የሚለውን ኦንላይን መርጠው ይላኩልን።
በቃ እሺ፣ እንደዛ አደርጋለሁ። በጣም ነው ማመሰግነው እሺ መልካም ቀን።
ለሁላችን